ሄሎ
ሄሎ ዋሽንግተን የማማከር ምልቀው
ዮናስን ፈልጌ ነበር አምቡላንስ ክፈል
ምን ነበር
አምቡላንስ ፈልገን ነው ቤጂንግ አሁን ቴክስቱን ላይ አድርጎኝ ነበረ ስልክ የባትሪ ዘግቶብኝ ነው
ኦኬ እሺ ስልኩን ቴክስት ላድርግና መልሶ እንዲደውልሎት ላድርግሎት አ፣ በ- በዚህ ስልክ ቴክስት ያድርጉልኝ መልካም።
ቁጥር ልስቶት ቁጥር ልስቶት እ፣ ቁጥር ሳይሆን እኔ ለሱ የምልካውን ስልክ ቁጥር ነው የምፈልገው ከእርሱ
እ ለማንም የምፈልገው እኔ ለ- ለ- ለ- ለዶክተር ዮናስ I mean mister ዮናስ ጋር ለሱ ለምልክለት ቁጥር ነው በዚህ ቁጥር እሺ OK ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ አስራ አራት አስራ አራት ሰማንያ አንድ እህ።
ሰባ አራት አሁን እያወራሁት ነው የተቋረጠው አሁን ሁኑ ይደውልልኝ መልካም መልካም